መሰረኔ ምን ልታዘዝህ?
ኦርደር ነምበር 6119 61 19 ምን ሆነብህ?
ከስተመር ስልክ አያነሳም።
ለማን ነው?
ቃል አብ ቃል አብሽ 61 19 ነው።
አዎ አዎ ከአስር ደቂቃ በኋላ መልስ ስልክ አያነሳም ነው።
አዎ አያነሳም።
እሺ እሺ፣ ቃል አብ አስተላልፍ መሰረት ነች እኛ ስምሽ እኔ መሰ- መሰረት ነኝ። አዎ ቃል አብ እርግጠኛ ነው። ኦርደር ነምበሩን አዎ እሺ ወይም እዚሁ አይና ልይልሽ ድጋሚ እ አዎ 61 19 19 እሺ ቃል አብ እሺ መሲ እሺ